እናመሰግናለን።
hello፣ ሰላም ጤና ይስጥልን።
አቤት ከቺፕቺፕ ነበር የምደውሎት።
እ ከቺፕቺፕ ነበር የምደውለው።
አይ እኛ አላዘዝኩም፣ ይቅርታ።
okay። አይ ያዘዋል ሳይሆን ስለ ቺፕቺፕ የሆነ ነገር ጠይቀውት ነበር። ትንሽ ጥያቄ እ
ቺፕቺፕን እንዴት አገኙት? መስተካከል ያለበት ነገር ካለ እሱ እንዳሳውቁን ነበር። ይቅርታ።
እኔ እንጃ አላውቅም። እኔ አዝዤ እንትን ብዬ አላውቅም።
ምን ሌላ group ላይ ነው የተቀላቀሉት እስካሁን?
ሌ- ሌላ ላይ እስኪ ወይን ስልኳን ስጥሽ።
okay። አይ ችግር የለም። እሺ እንደውላለን። እርስዎ ጋር ሲደርስ ያለው ነገር ግን አሪፍ ነው።
አሪፍ ነው። አዎ፣ እስካሁን ምንም ነገር እንትን የለም።
product ላይ ምናምን ቆንጆ ነው።
አዎ።
መስተካከል ያለበት ነገር ብለው የሚያስቡት ነገር የለም።
አይ ምንም የለም።
okay እሺ፣ thank you እናመሰግናለን። መልካም ቀን ይሁንልዎት።
አ፣ እሺ በእናንተ መልካም ቀን።
okay